ሰላም እኔ ምን ልርዳው?
አይ እንደዚህ ነው በቃ።
ጤና ይስጥልኝ። ከድር አምቡላንስ ሜሮ ነኝ። ምን ልርዳው?
እሺ አይደል አይደለም፣ እዚሁ ነው በቃ።
ምን አሉኝ?
ምን አለኝ?
ሄሎ
ምን አለ?
hello፣ hello hello
አቤት፣ የአምቡላንስ አገልግሎት ፈልገው ነው?
ሄሎ አማርኛ አታዩ እንዴ?
ምን አሉኝ?
ኦሮምኛ አታዩ እንዴ?
ኦሮምኛ አላውቅም፣ አማርኛ ወይም እንግሊዘኛ አይደለም እ
እ ኦሮምኛ አይምቤኩ
አንተ አማርኛ እንዴዋ